ጤና ይስጥልኝ ዶክተር።
ለመመዝገብ ነበረ።
እሺ ይቻላል።
ምንድን ነው ማድረግ ያለብን?
ስምና ስልክ እኔ እወስዳለሁ። አድራሻ ስሞት ማለት ዮሐንስ ዮሐንስ
ስልክ ላይ ዮሐንስ ነው።
ተስፋዬ
ስልክ ላይ ላይ ዮሐንስ እ ስልክ ቁጥር 09 52
52 47
47 43 98 43 98
እሺ አድራሻ ዮሐንስ ጎተራ ጎተራ
እ እሺ ማስታወቂያው ምን ላይ ነው ያዩት? እሺ እሺ እሺ ሁሉን ነገር ነው ይነግረውታል። አንዴ data እየወሰድኩ ነው። ማስታወቂያው ምን ላይ ነው ያዩት?
አሁን እንትን ላይ